ጤና ይስጥልኝ። ሁሉ ስፖርት ኮከብ ነርዶት ሰላም ነው እንዴ? አሁን ደውያለሁ። ምናልባት እየተካሄደ
አዎ፣ እሺ። ምን ልርዳዎት?
ልክ ነኝ። ቴሌግራም ላይ ነው።
እስቲ ማን ልበል? ስሞትን ቴሌግራም
ይህ ይህና ጥያቄ ምልክት ይህ። እሺ፣
አሁን ስልክ ምናምን ብለሽ ነው።
እሺ። withdraw አንድ ሺ አንድ መቶ ነው የትኛው ነው?
አዎ፣ አንድ ሺህ አንድ መቶ
አንድ ሺ አንድ መቶ እም።
እሺ፣ ልክ ነው። ሲስተካከል እናሳውቆታለን።
ይገባልኛል። ልጠብቅ።
እዛ ላይ እናሳውቆታለን ሲስተካከልሎት። ስለዚህ ቴሌግራም ላይ ይከታተሉ።
እሺ።
እሺ።